Hello? Hello? ሰላም ጤና ይስጥልኝ። Hello?
የሌሊቱም አላባ ሰላም እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አማን ነው አለው ይመስገን። agent መሆን ፈልጌ ነበር እና
እሺ መረጃ ፈልጌ ነበር።
ትችላለህ። ሰላሳ አምስት ሺህ ብር ነው deposit የምታደርገው እሺ ስፖርቱንም virtual ኡንም
እሺ።
keno ም ስፖርትም አለን ማለት ነው።
እሺ አዲስ አበባ ላይ አይቻልም normal።
አዲስ አበባ ላይ ነበር የፈለኩት።
okay አዲስ አበባ አይቻልም ለጊዜው።
አዲስ አበባ ላይ ጭራሽ አዎ፣ የለም።
አዎ። እ፣ ሲኖር እናሳውቃለን። እሺ
እሺ እሺ እሺ አመሰግናለሁ።
እሺ